ጤና ይስጥልን ማን ይባባል?
hello
ጤና ይስጥልን።
ጤና ይስጥልኝ። እንዴት ነሽ?
እግዚአብሔር ይመስገን።
double ጋቢና ሀይሉክሱ ሁለት ሺ አስራ አምስት አውቶማቲክ እሺ ሁለት ሺ አስራ ሶስት ሁለት ሺ አስራ ሶስት ነው ያሉኝ አባት
አስራ ሶስት አይደል? double አዎ፣ ሁለት ሺ አስራ አምስት ነው
አስራ ሶስት እኮ አስራ ሶስት B ሀምሳ ሀይል ሲያለን B ሀምሳ ስድስት እና B ሀምሳ ነው። B ሀምሳ ሁለት ሺ አስር ነው። B አስራ B ሀምሳ ስድስቱ ደግሞ ሁለት ሺ አስራ ሶስት ነው። Hilux Vigo
double ገቢ ነው ማለት ነው።
double ጋቢና አራት ነጥብ ስድስት ዋጋቸው ለእያንዳንዳቸው አንድ አንድ ነጥብ አምስት አንድ ነጥብ አምስት ይወጣል።
አራት ነጥብ ስድስት
ለእያንዳንዳቸው አንድ ነጥብ አምስት አንድ ነጥብ አምስት ይወጣል። ድርድር ይኖረናል።
automatic automatic ነው manual?
automatic ሁለቱም አውቶማቲክ ናቸው። double ጋቢና ናቸው
አዎ double ጋቢና እና በኮሮላ ቅያሪ ትገባላችሁ።
እንገባለን። መኪናውን አይተን መኪናውን አይታችሁ
አዎ የሚ- የሚያስጨምር እኮ ጨምረው ማለት ነው።
እሱንማ እንዴ ኮሮላና እንዴት ይሆናል? የት ነው ያለው መኪና? የት ነው እንትናችሁ?
ፓስተር እ፣ መስቀል ፍላወር ይቅርታ፣ መስቀል ፍላወር ናዝራ ሆቴልን ያውቁታል አይደል?
ራቁ
እሺ መስቀል ፍላወር ናዝራ ሆቴልን ትንሽ ከፍ ሲሉ U-turn አለ
እሺ ወይም ደግሞ ምስራቅ በር ስጋ ቤትን ያውቁታል?
ምጻፍ ውስጥ ያለ ምስራቅ በር ስጋ ቤት ፊት ለፊት አፍሮ ሊንክስ ሞተር የሚል አለ። አፍሮ ሊንክ
ምስራቅ በር ስጋ ቤት ስጋ ቤት ፊት ለፊት አፍሮ ሊንክ የመኪና መሸጫ አለ።
እሺ በሱ ሬክላም ትክክል
ደውልልሻለሁ። እዛ ደርሼ ምስራቅ ስጋ ቤት ጋር ምስራቅ በር ስጋ ቤት ጋር ደርሼ ደውልልሻለሁ። ሄሎ ሄሎ